አሁን ላይ ብር ወንዶ ላይ እንዲያርጄ ይሁን ስማኝ፣ አሁን ስለሚያውቁ ማለት ነው። በአንድ ቀን ያልቅልኛል። እዚህ ደረጃ ነው። በአንድ ቀን ያልቅ ሄሎ ጤና ይስጥልኝ። ሁሉ ስፖርት ነው ምን ልርዳዎት።
አብሮ ይስጥልኝ። ከቴሌ ብር ወደ ሁሉ ስፖርት deposit አድርጌ ነበር ግን አልገባልኝ።
ከቴሌብር የተላከውለትን text screenshot አድርገው በቴሌግራም ይላኩልን። ስልክ ቁጥር የያዙ እሺ ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት እሺ።
ሰላሳ ዜሮ ስድስት ብቻ ያለው ግን ስልክ ይላኩ ብለው እንኳን አይቶታል አልተመለሰም።
ስልክ ቁጥር ላኩ።
አዎ በዚህ ስልክ ልክ ያለው መቼ? ዛሬ ነው።
ዛሬ ነው ቅድም እሺ እዛው ላይ በቃ መልስ ስለምና- ስናገኝ ስለምናሳውቁት እዛው ላይ ጠብቁን። እሺ ደንበኛችን፣ መልካም ቀን